ሄሎ ጤና ይስጥልን።
አስልኝ እመቤት
አብሮ ሄሎ ይስጥልን።
እንትን ነበረ በስህተት እ፣ ሌላ ሰው ጋር ልካለው ብዬ ቸርቸራፌ ነው የሚል ሎሚ ለአንድ ለሌላ እሺ።
ሰው አዘዝኩኝ።
ዛሬ ካንቺ ነው ታደርጊልኛለሽ? አሁን አሁን ከአንድ ሰላሳ ደቂቃ በፊት ስልክ ነው
እ?
በስልክ ቁጥር ነው አይደል?
አዎ በዚህ ተደወሉልኝ።
ስልክ ቁጥር እሺ አንዴ አዎ፣ መስመር ሌላ ላይ ሰላም ጠብቁኝ።
እሺ እመቤት፣ ፍሬ እባክህ ሚሊዮን ነው
ፍሬዎት የ- ሚሊዮን የሰላማዊት group ላይ ነው አይደል? ያሉት?
አዎ እሱን cancel አድርጊልኝ። ሁሉ ሰላም አሉ። አሁን አሁን- ለሌላ ለጓደኛዬ እሺ እ?
ይሄኛው አሁን እ፣ ነገ ነው refund የምናደርግሎት። እርስዎ መቀበል አይችሉም። እዛ አይደለም location ኡ።
አላቃትም። ሌላ group ውስጥ ገባው። ለእሷ ለዚች ለዚህኛው group አሁን ሌላ ልገባ ነው። ይሄኛውን በስህተት ነው የ- የገባሁት።
በቃ ችግር የለውም። እሺ ይሄንን ነገ refund እናደርግሎትና order አዎ።
ያደርጋሉ። ብሩን አሁን መልሳለን።
ሌ- አዎ አሁን ሌላ group ላይ ካሮትም ሎሚ ምንም ስለማድረግ እሱኛውን cancel አድርጊልኝ። ቤት እሺ አሁን ይሄ already በስህተት ነው።
cancel መሆን አዎ ልክ ኖት፣ ገብቶኛል። እኔ ለ admin ኗ እ።
ደውልላትና ለእርሶ ነገ መቶ ሀምሳ ሶስት ብሩን refund እናደርጋለን። ችግር የለውም አዎ አይ እዛኛው group ውስጥ ሎሚው እንዳይሄድ ብዬ ነው የማላውቀው group ችግር የለውም።
ስለሆነ።
እኛ እናሳውቃቸዋለን፣ እንደውላለን። አሁን
በቃ ሌላ እሺ።
group ላይ ስለምገባ ለዛ ነው እመቤት።
እሺ እሺ መልካም አመሰግናለሁ።
እሺ